ትራንስፈር አይሆንም ፂኔና ናግሪያት
ሄሎ ሄሎ፣
ጤና ይስጥልን።
አቤት።
ከቢኬ የጥሪ ማዕከል ነበር የምንደውለው።
እሺ፣
ሰማውታል።
አዎ ይሰማል።
ይሰማውታል።
አዎ ይሰማል።
ይሰማውታል።
አዎ ይሰማል። ሄሎ